ተወሰነ ሄሎ ሰላም ነው።
አለን ጀላይ ልኬላችሁ ነበር። አሁን የአካውንት እንትን እምቢ ብሎ ማለት ነው የተበላ ትኬት ነው፣ ግን ምንም የለም አላረመውምም። የትኬቷ ግን አለች ቤት ሊስት ላይ ነው ያለችው፣ አልታረምም።
እሺ ትኬቱን ልካኸው ነበር?
አዎ ላኩላችሁ፣ በቴሌግራም ቁጥሯ ልኬላችኋለሁ።
ካሸር ኮዱን ነው ወይስ እንትኑን?
አሸር ኮድ አይደለም አይዲ የምትለዋል።
ስም ማን ነው?
ኤልያስ ኤልያስ አዎ በስሜ አልከፈትኩም አካውንቱን በስሜ ልፈልግ ባስል ቁጥር ያደረኩት አይደለም፣ የቴሌግራም ስምህን ነው ንገረኝ አልኩህ።
ኤልያስ ኤልያስ እህቶች ኤልያስ
okay እኔን እያዋራውክና እሺ አንድ ስላልታረመ update እንዲደረግ ልኬላቸዋለሁ። እሺ ለ provider ኦች
okay እነሱ ትንሽ እንዴት ነው ጠብቀኝ።
የሚያደርጉት?
እሺ እነሱ አርሞ እስኪልኩልኝ እየጠበቅኩ ነው። እሺ በቃ እሺ እሺ አባቴ መልካም ቀን።
thank you እንጠልቀናል እሺ